Hello
Hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
ወደ ንግድ ባንክ ዘጠኝ ሺህ ብር አስተላልፌ አልመጣልኝም። እዚህ ጋር ደግሞ balanced ነው የሚለው። አሁን ቅድም ደውዬ ነበረ አልገባልኝም። ግን account ላይ የለም።
balanced ነው የሚለው በ system ላይ ስታየው።
አዎ system ላይ አሁን ሳየው balance ቅድም process ላይ ነው የሚለው። አሁን ደግሞ balance ብለዋል፣ ግን አልገባም account ላይ እሺ አልመጣልኝም።
ሜ- message አይደርስህም፣ ግን account ን check አድርገው በ application Check አድርጋለሁ።
ምናምን Balance ሳየው የለም። አል- አልገባ message ሳይሆን ባ- balance ላይ ራሱ የለም። አልገባም።
ካለ። እሺ ከኛ ጋር balanced ከሆነ ቻፓ ጋር ነው ያለው ማለት ነው። ስለዚህ የቻፓን በቃ አ ቻፓ እንድታናገር ል- ስልኳቸው ልስጥህ።
አዎ ስጠኝ።
እሺ 09 60
ዜሮ ዘጠኝ ስልሳ
72
ሰባ ሁለት 42 72 አርባ ሁለት ሰባ ሁለት አ አ ኦኬ ኦኬ እሺ እሺ
ዜሮ ዘጠኝ ስልሳ